Hello ጤና ይስጥልን ቤተሰቤ
አብሮ ይስጥልን።
ሰላም።
Agent ነኝ በፍጣሪ ይባላለሁ።
እሺ በፈጣሪ ሰላም ነው።
አለ ይመስገን።
እሺ ምን ልርዳ?
እሱ ለምንድን ነው ሁሉም ቦታ እየተዘጋብኝ ነው? በቃ ሙሉ እየሰራው አይደለም። ትናንትም አንድ ቤት ተዘጋ፣ አይሰራም እንትኑ
ምንድን ነው የተዘጋብህ?
እየከፈተልኝ አይደለም። በቃ አይሰራሽ። አሁን ደግሞ የሰራሁበት system ኡ ነው?
ቀን ማለት አዎ ቀን እስከ ስድስት ሰዓት ሰርቼበት ከዛን ከሰዓት ደግሞ ትናንትም ዘጋብኝ፣ ዛሬም ደግሞ አንደኛው ቤት እንደዚህ ሆነ።
ምን limit ነው የሚዘጋብህ? system ኡ ነው። ይቅርታ
እም?
ምንድን ነው የሚዘጋብህ? ሲስተሙ እየከፈተልኝ አይደለም። አሁን game ኡ እየከፈተልኝ አይደለም። በቀን ሲሰሩበት ጠዋት ይሰሩበት ነበረ። ትናንትም እንደዛው ጠዋት ይሰሩበት ነበር።
እሺ አሁን ግን ትናንትም ዛሬም ሁለቱም ቤት ሁለት ቤት ዘግቶብኛል። እነዚህ ተመሳሳይ ነገር ነው እያሳየኝ ያለው።
Okay አላሳወቅም፣ አልደወልክም ነበር እስካሁን?
እ፣ ትናንት ቴሌግራም ላይ አውርቻቸው ነበረ የግራፊክስ ምናምን ነው አሉኝ። እንደዛ ግን እ፣ መጀመሪያ የምጠቀምበት ነው። ጠዋት ከፍልኝ ከሰዓት እንደዛ ይሆናል። ግራፊክስ ከሆነ Okay እስቲ ቆይ አንዴ check ላድርግልህ። አንዴ ጠብቀኝ መስመር ላይ ፈጣሪ እሱ ቤቲ እስቲ ውሰድልኝ ተነ ሄሎ
ሄሎ ምን ሆነ? ግራፊክስ ሚኒስትር አ፣ ተሆኗል እንደ መ- ፈጣሪ እ፣ አዎ ኢንስታል ሆኖልኛል እኮ ግን እንትን እያለልኝ አይደለም። አሁን የአሁኑ ደግሞ ምን እንደሆነ ኬዙን አላወኩትም።
ኦኬ እሺ።
እም?
ኤኒ ኤኒ ዲስክ ላክልን እሺ፣ ቴሌግራም ላይ እሺ።
እሺ።